አቤት ቀና ብለህ አክስማች ራዲዮ ሰላም አደሩ እግዚአብሔር ይመስገን።
ሄሎ ሄሎ
አቤት አቤት ጤና ይስጥልኝ። አክስማች ራዲዮ ነው።
አብሮ ጸለም ኪዳነ ይባላሉ
እሺ
እ ቦ እንትና ዛሬ እንትን ከእንትና ያዘከዘዞ የ- እንትና ይኖራል ብዬ ነው
እም?
ከያዘዞ ወደ አዲስ አበባ እንትና
ስልክ በረራ ይኖራል ብዬ ነው።
hello
አቤት አይሰማም።
ይሰማል። ስልክ ተሳስተሃል።
አ ከድ ከበረዘዞ ወደ ከጎንደር ወደ አዲስ አበባ በረራ ይኖራል ብዬ ነው።
ስልክ ተሳስተሃል።
እሺ እሺ